ጤና ይስጥልኝ። ጉዳይ ሀና እባላለሁ። ምን ልርዳዎ?
message ተልኮልኝ ነበር።
እሺ፣ ምን የሚል message ነው የተላከልዎት?
ፋይል የለም። message
ሄሎ ሄሎ።
እሺ፣ ምን የሚል message ነው የተላከልዎት?
ቆይ እያየሁልሽ ነው።
እሺ፣ I think ቆይ ቆይ ምናምን ዘጠና ዘጠና ስድስት አዎ፣ አዎ